በእውነት የአምላካችንን ውለታ የአንድ ልጁንም ጥልቅ ፍቅር ምን ይገልጸዋል? ለምሕረቱ ጽንፍ የለው።
ጽንፍ የለውም ለምሕረት፣ ገደብ የለው ቸርነት፣ ገደብ የለው ቸርነት። በሚዛን ፍቅር ደፋ ከበደሌ እጅግ ሰፋ ከበደሌ እጅግ ሰፋ። ጽንፍ የለውም ለምሕረት፣ ገደብ የለው ቸርነት ገደብ የለው ቸርነት በሚዛን ፍቅር ደፋ ከበደሌ እጅግ ሰፋ ከበደሌ እጅግ ሰፋ በግፍ መሰልጠኔ ከንቱ መባከኔ ተሰምቶሃል ጌታ መጣ በይቅርታ ብመጣም በማታ ናፍቆት ነኝ ጌታ ብደርስም በማታ ናፍቆት ነኝ ጌታ ጽንፍ የለውም ለምሕረት ገደብ የለው ቸርነት ገደብ የለው ቸርነት በሚዛን ፍቅር ደፋ ከበደሌ እጅግ ሰፋ ከበደሌ እጅግ ሰፋ ለዓይኖቼ መጠበብ ክብርህን እንድጠቅ ሙሽራው ኢየሱስ ወደ አንተ ልገስግስ ብመጣም በማታ ናፍቆት ነኝ ጌታ ብደርስም በማታ ናፍቆት ነኝ ጌታ ጽንፍ የለውም ለምሕረት ገደብ የለው ቸርነት ገደብ የለው ቸርነት በሚዛንህ ፍቅር ደፋ ከበደሌ እጅግ ሰፋ ከበደሌ እጅግ ሰፋ የእግሮቼ መጣደፍ በረከት ላይ አትርፍ መመላለስ ይብቃኝ መመለስ አልብደኝ ብመጣም በማታ ናፍቆት ነኝ ጌታ ብደርስም በማታ ናፍቆት ነኝ ጌታ ጽንፍ የለውም ለምሕረት ገደብ የለው ቸርነት ገደብ የለው ቸርነት በሚዛን ፍቅር ደፋ ከበደሌ እጅግ ሰፋ ከበደሌ እጅግ ሰፋ መቅረዜ ባይሞላ እምነት ከኔ ጎድላ አድምጠሃል ጌታ የልቤን ትርታ በምጣም በማታ ናፍቆት ነኝ ጌታ ብደርስም በማታ ናፍቆት ነኝ ጌታ ጽንፍ የለውም ለምሕረት ገደብ የለው ቸርነት ገደብ የለው ቸርነት በሚዛን ፍቅር ደፋ ከበደሌ እጅግ ሰፋ ከበደሌ እጅግ ሰፋ የእግሮቼ መጣደፍ ናፍቆት ነኝ ጌታ ብደርስ በማታ ናፍቆት ነኝ ጌታ ጽንፍ የለውም ለምረት ገደብ የለው ቸርነት ገደብ የለው ቸርነት በሚዛንህ ፍቅር ደፋ ከበደሌ እጅግ ሰፋ ከበደሌ እጅግ ሰፋ ጽንፍ የለውም ለምረት ገደብ የለው ቸርነት ገደብ የለው ቸርነት በሚዛን ፍቅር ደፋ ከበደሌ እጅግ ሰፋ ከበደል እጅግ ሰፋ